Hello hello ሄሎ አይሰማም?
ይሰማል። ሰላም ነው?
ምን ልርዳዎት?
በ- በዚህ ሁሉ ስፖርት ላይ እኔ ያሸነፍኩት የሆነ ስድስት መቶ ምናምን ብር ነበረኝ፣ ግን account ሳይጠይቅ withdraw ሲያደርግ በቃ ወጥቶ እንደገና አልገባለኝ።
ቤት በሄሎ ካሽ ነው
አይ withdraw እኮ። በምንድን ነው ዊዝዶ ያደረጉት?
በ- በስልክ
በምን ባንክ?
በሲቢ ነው።
በሲቢ ነው።
አዎ በሲቢ ሁሉ ስፖርት account የተጫወቱ- አሉት CBE?
አይ ስልክ ቁጥር ቦታ account ቦታ ስልክ ቁጥር አለና አላስገባውም።
እኮ ራሱ by default ነው የሚያስገባው እኮ።
deposit
እሺ ያስገቡ እንትኑን የ- ይላኩልኝ transaction history ውን።
እሱን አዎ ያስተላለፉበትን transaction history screenshot አድርገው